Hello hello ይሰማል? እንትን customer ስልኩን ዘግቶብኝ ነው order ይዞ።
እሺ ንገረኝ order number ኡን።
እሺ order number order number ቆይ ቆይ አንዴ ቆይ።
ስም ማን ነው?
ናትናኤል ናትናኤል በቀለ።
ናትናኤል በቀለ። እሺ አውጣው፣ እስከዛ ጠብቅሃለሁ።
እሺ እሺ ተሳስቼ እንትን አረኩት።
ኮምፕሊት አልከው?
ኧረ አይደለም እ
እ፣ ክ- ክሊን አደረኩት እንዳለ ያበሯቸው ናፍቆት እም፣ ወይስ የሚከፍ እሺ ቆይ አንዴ በስም እየፈለግኩት ነው።
ከጆይ ነው ሁለት ፒዛ ይዤ አልከፍትም አለኝ ደግሞ።
ከጆይ አዎ ከጆይ ሁለ ላፍቶ ከላፍቶ ጆይ ማለት ነው።
Okay። ከዛስ ሚያልቅ የት ነው?
የሚያልቀው ላፍቶ ነበር አላነሳም አለኝ። ቆይ አንዴ app ኡን app ኡን ከፍቼ ልደውልልሽ መልሼ።
እሺ ናትናኤል በቀለ አግኝቼዋለሁ። በቃ አስራ ሰባት አለ ከጆይ ላፍቶ ወደዛው ላፍቶ
አዎ አዎ እና ከላፍቶ እ- እዛው ላፍቶ ነው።
አዎ customer አያነሳም አላ ነው።
አዎ አያነሳም ስልኩ ዝግ ነው።
በቃ ከአስር ከአስር ደቂቃ በኋላ ደውልልኝ።
እሺ እሺ እሺ ቻናል
እሺ